ጤና ይስጥልኝ ድር ገበያ በቴሌቪዥን የተመለከቱትን የዕቃ መለያ ኮድ ይንገሩኝ?
ሁለት
ሁለት
አንድ አንድ
አራት አራት ሶስት ሶስት ስምንት ስምንት ስሞትን ማልበድ ሙሉ ስሞትን
አቤነዘር ሰለሞን አቤኔዘር ሰለሞን
አ
እሺ የት አካባቢ ነው የሚገኙት አድራሻችሁ
እ- ቦሌ
አዲስ አበባ ቦሌ
አ
እሺ ቦሌ ክፍለ ከተማ እሺ እ፣ ለበለጠ ዝርዝር መልሰን እንደውላለን አቤኔዘር እናመሰግናለን